ሰላም ሰላም ጤና ይስጥልኝ በቤት
ወይ ነብዩ ነኝ አዋሳ።
እሺ ነብዩ
ለኬላር ነበር አልቆ ነው ወይስ
ምንድን ነበር ነብዩ?
አይ ፓስዋርድ ጠይቆኝ ነበር እሱም ሞልቼ ታስገባ እንትንም እምቢ አለኝ። አሁን ኤንዲ እስከልኬ እንትን እያለ ነው።
ባላንስ ነው
ምን አልሽኝ?
ባላንስ አላሳይም ያለህ ነው።
ባላንስ ሳይሆን ሲስተሙን ጭራሽ የከፈተ አይደለም። ኤንዲ እስክኮ ለቷን የተስተካከለ መሀል ላይ ያቆማችሁ መሰለኝ።
ነብዩ ሐዋሳ ነው ያልከኝ?
አሃ ነብዩ ሐዋሳ ማን ነበር ያወራው? እ ገብሽለት ነበር እና ምን ነበር እስታፈርጎብኝ ነው ሪስታርት አድርገውና ላክልኝ እንደገና አጭር የዘለለ እ ሄሎ ነብዩ ወይ ይላ እ stuck አድርጎብኝ ነው restart አድርገህ እንደገና ላክልኝ።
እ AnyDesk አዎ restart አድርገው ኮምፒውተሩን stuck አድርጎባት ነው።
Okay። ስለዚህ AnyDesk ነው እንግዲህ የምልከው አዎ እሺ።